ፍርድ ቤት ብለቅ ብቻ ይታል ጋብዘኛ ጥሩ ነው። ጋብዘን ዝም ብሎ ዝም ብሎ መጋበዝ አቅም የለኝም። ሱሪ ሆነ ሼሪንግ አድርጌ ግን የአቅሜን የምጠቀም ሰው ድሮ ጋበዝኩ። በቃ ፋራ ሞኘው ምን ሞኘው ድሮ ጋበዝኩ ያለውን ጋበዝኩ ሰው
አሎ ትናንትና ወዲያ አይ ሚን ትናንትና አስመዝግቤ ነበር እና የሁሉ ስፖርት ደግሞ አይሰራም ስልካቸው still እና ብሩም አልተመለስልኝም። ሱራፌል ታከለ ከትናንት እ እሱማ ትናንትና ማለችኝ እኮ ግን ገንዘቡን እፈልገዋለሁ ማለት ይሄን ያህል ከባድ ነገር እኮ አይደለም። system ላይ አይቶ መመለስ ነው።
ይገባናል እንደሚፈልጉት ግን ተመሳሳይ ችግር ያጋጠማቸው ብዙ ሰዎች ስላሉ
ምን ያህል ጊዜ ይፈጃል? ቢያንስ estimation ኡን ንገሩኝ።
ጊዜም ይሄን ያህል ነው ማለት አንችልም። ግን ተመሳሳይ ኧረ ተው በገንዘባችን ተው ተው ተው።
ተመሳሳይ ጊዜ ያላቸው ሰዎች በዚህ ሰሞን ብዙ ስለነበሩ ነው።
እ
ተመሳሳይ ጊዜ የገጠማቸው ሰዎች ብዙ ስለነበሩ ነው በዚህ ሰሞን እሺ እባክሽ ምቺውን እሺ አድርግልኝ፣ በእናትሽ እባክሽ እባክሽ። እሺ አመሰግናለሁ።